አይጠነጥልም። አሁን ደውዬ ነበረ ተቋረጠ።
ምን ነበረ?
ከቴሌ ብር ወደ እናንተ ጋር ቻፓ በቻፓ ትራንስፈር አድርጌ አካውንት ላይ ፍላጅ አልገባልኝ። ምናምን ዜሮ ዘጠኝ ማን የኔን ስልክ ስልሳ ልክ ስልሳ አይደለም፣ በዚህ በሚሰጡት ስልክ ቴሌግራም ላይ ይላኩልን።
እስኪ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት
አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት እሺ። ሌላስ ባለፈው የተቆረጠብኝ ብር አለ በቻፓ transfer አድርጌ ወደ ቴሌ ብር ተቆርጦብኛል። አልገባልኝ አንድ መስመር ላይ ጠብቅ።
እ ሄሎ ሄሎ መቼ ነው?
እ ሁለት መስከረም ሁለት ስንት ብር?
ሀያ ሺህ ብር እዛ በፊትም ደግሞ ወደ አስራ አንድ ሺህ ምናምን ብር ወደ ሰላሳ አንድ ሺህ አምስት መቶ ብር ተቆርጦብኛል። ቴሌግራም ላይ እሺ፣ በነዛኞች ወደ እኛ ስላልተላከ እ ወደ እኛ አልተላከም። እሺ፣ ከፍላሽ ስፖርት አይደለም አዎ ስለዚህ ነው የሚመለከው እ እ ለዚህኛው transaction ለአዲስ ራ ወጭ ግን ወ- ሆኖ እኮ በእናንተ ነው
እኮ ግን ከእነሱ system approve አልተደረገም። እሺ ደንበኛችን
ነው
ከእነሱ system ወደኛ approve ስላልተደረገ እዚህ እነሱ የሚመለከተው
እነሱ ናቸው ሻ